Hello
አቤት፣ ጤና ይስጥልኝ።
ሰላም ነው።
እ- እ- ምን ልታዘዝ? ቴሌቪዥን ቴ- አ- እንትና አገልግሎትን አሁን ነበር።
እሺ፣ ለመጫወት
አዎ የመንገድ እሺ፣ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውላሉ መጀመሪያ።
እሺ፣ ከዛ በኋላ ሰባት ቁጥር ይጫኑና አማርኛ ያደርጉታል።
እሺ፣ ሶስት ቁጥር ላይ ለመጫወት የሚለውን ይመርጣል።
እሺ፣ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ፣ የእድል ጨዋታ ሁለት ቁጥር ላይ እ, ይገዛሉ። ለመግዛት የሚለው ትኬት እ, coin ይገዛሉ ለጥያቄና መልስ መመለሻ።
እሺ፣ የእድል ጨዋታ ደግሞ ለመሞከሪያ አንድ ቁጥር ላይ subscribe ያደርጋሉ ወይም ደንበኛ ይሆናል።
እሺ፣ ከዛ ትኬት ይሰጡታል።
እሺ፣ ትኬት ማለት ደግሞ የእድል ጨዋታ መሞከሪያ ማለት ነው። ዕለታዊ ሁለት ብር፣ ሳምንታዊ አስር ብር ይወስድና ትኬት ይገባልዎታል።
አሀ እንደዛ ነው አይደለ?
አዎ ከዛ እድሎትን የእድል ጨዋታ በትኬት ይጠቀማል።
እሺ፣ እሺ መልካም ጊዜ።
እሺ